Hello hello ወይ እንዴት አደርሽ?
ሰላም፣ እንዴት አደርክ?
አለን ቅድስት ነሽ?
አዎ ነኝ።
እሺ እኔ አንቺ ጋር ከመደውሌ የተነሳ ሁሌ በቃ ስልክ ድምፅ ሰራቱ ላይ ይቸዋለሁ።
እሺ እሺ፣ ከዚህ በኋላ እኔ ስደውል ስምሽ መናገር አይጠበቅብሽ።
በቃ እሺ፣ እንዳጣስ እሺ፣ ስልሳ አራት ሰማንያ ሰባት ምን ሆነ?
አረ ፒኖ እንደ ካይሊ ነበር ሁለት ነጥብ ሶስት ኪሎ ሜትር ነው።
ቼክ አደርገዋለሁ። እሺ እሺ፣ እሺ። ወደ-